ጤና ይስጥልኝ። ቴስ የጥሪ ማዕከል እባክዎ ምን ልርዳዎት?
ጤና ይስጥልን። አንድ እንትን የአየር ትኬት ነበረ ከቴቢ
ምናለኝ? ይቅርታ ከሚዛን ቴፒ ወደ አዲስ አበባ ነበር ጉዞ አየር መንገድ
ይቅርታ፣ ድምፆት አይሰማም። ምናሉኝ?
ከቴፒ ነበር ወደ አየር ጉዞ መንገድ አይደለም እንዴ?
ሚዛን ቴፒ አዎ፣ ከቴፒ ሄሎ
ተሳስተዋል። ይቅርታ፣ ሚዛን ቴፒ የለንም። ሄሎ አቤት።
እ፣ ሚዛን ቴፒ የሚሄድ በረራ የለም። ሌላ ሀገር ካለ check እናርግሎት። ባህር ዳር፣ መቀሌ፣ አይ ወደ ቴፒ መስመር ላይ ሚዛን አዎ፣ ሚዛን ቴፒ ማ- አየር ማረፊያ የለንም እዛ።
ቴፒ ቴፒ አለ እየመጣ ነው ምናምን ብሎ ጀምሯ ነበር።
እህ ቴፒ እየመጣ እያራፈ ጀምራ ነበር።
ቴፒ አዎ እ፣ እስካሁን እንግዲህ እንደጀመረ አላወቅንም። እኛ ካለ check እናደርግሎታለን።
እሺ እሺ።
እሺ፣ እሺ።